ጤና ይስጥልኝ ቤተሰቤ ሰላም ነው?
ሰላም።
confirm የተደረገ አለ እሺ ስንት ብር ነው?
ሀያ ሀያ እሺ አንዴ ጠብቀኝ።
ሀያ ብር መስጠት ነው? እሺ
ንገረኝ የቤት ቤት ቁጥር ነው።
ስልክ ቁጥር አዎ የቤት ቤት ቁጥር አስራ አምስት አስራ አምስት ሰባ አምስት ሰባ አምስት አርባ ስድስት አርባ ስድስት ሀያ
አይ፣
እዛ አስራ አስር ነው።
ሀያውን አንድ ላይ ነው አይደለ?
አዎ ሀያ ሰጥተህ ነው ትወስዳለህ። ይህ ያስፈልገኛል። የማይቸገር ነው። አዎ
confirm ከማድረግ በፊት ቁጥር ልንገርህ አ ቴሌ የቴሌ ብሩ ዜሮ ዘጠኝ አስራ አምስት ሰባ አምስት ሰባ አምስት አርባ ስድስት አርባ ስድስት ሀያ አዎ ስለዚህ confirm ላርገው።
አዎ እሺ
እሺ እናቴ አዎ ሆነ ላውጥ ይጋ
አይ ቆይ እንትን ልበል ላረጋግጥልህ ብዬ ነው። እንትን እያለ ነው load እያደረገ ነው። አንዴ ጠብ ቢኖር ይሄንን አውጡ፣ ይሄንን ማራልኝ ነው።
ወይ ዝጋው ከሚቆጥሩበት እደውልልሃለሁ። confirm እያደረኩት ነው።
እሺ ኮንፈርም ሆነ።
አሁን ገብቷል።
እሺ ተይ። እሺ፣ እሺ